Hello ጤና ይስጥልን።
አቤት ጫጫታ ሆኖ ትንሽ ቅድም። እሺ ወደ አዲስ ገበያ ታመጡልኛላችሁ ዛሬ ይመቻል?
ስንት ፍሬ ላምጣል?
ሶስት
አምስት አታረጉ?
አምስትማ ቤት ብላችሁ ነበር። እኔ አምስት አልማ ምን አደርገዋል ብለህ ነው። እኔ ለቤቴ ነው ደግሞ አንድ ነበር ፈልገው እንደዚህ ብዬ ተመጣጣውልኝ።
እሺ የቱ ጋር ነው? እሺ፣ የቱ ጋር ነው? የቱ ጋር ነው?
አዲሱ ገበያ ሸገር መናፈሻ ታውቀዋለህ?
አወኩት።
እሱ ውስጥ ነው የምሰራው።
በቃ ሸገር መናፈሻ ጋር ስደርስ ደውልልሃለሁ።
በቃ አንተ በ account ማስተላለፍ ይቻላል ነውስ እጅ በእጅ ነው?
ይቻላል፣ ትችላለህ። መብት ነው፣ መብት ነው።
በቃ ይዘህልኝ ና። ቆንጆ ነው። የባለፈውን እንትን ያላችሁኝ ያው መቼም
አይ ቆንጆ ነው።
እሺ እሺ ሄሎ
ሄሎ ሄሎ ሄሎ ሄሎ አ በዛኛው ስልክ እደውልልሃለሁ። ቆይ ይሄኛው አይሰራልህም።
እሱን እኮ ነው የምልህ። አሁን አሁን text አድርግልኝ ቶሎ ብለህ።
አ እደውልልሃለሁ።
አሁን ደውልልኝ። አሁን እየመጣሁ ስለሆነ እንዳላጣህ ደውልልኝ።
እሺ እሺ እሺ